Hello? Hello ጤና ይስጥልኝ።
Hello Hello ጤና ይስጥልኝ። Hello hello Hello ሰላም አቤት።
ከቺፕቺፕ ነበር የምንደውልሎት።
እሺ ሳንሳቱ order አድርገው ሶስት item ኦች አልመጣሎትም ነበር አይደል?
አዎ አዎ እሺ ነገ መረከብ ይችላሉ? ነገ እንላክሎት።
አዎ ነገ ሌላም እንትን ያልኩት አለ አንድ ላይ ከመጣልኝ እሺ location ኑ
እ፣ ብርጭቆ አርባ ስልሳ እሺ ነገ ነገ እንልክሎታለን። መልካም እሺ እሺ እሺ እሺ